hello ቤቲ ነሽ?
አለሁ። እንዴት ነሽ?
አይዞሽ አይዞሽ አቤቲ cheese ነበረ እና accept አልተባለም። እንዴት ነው?
እ?
በስምንት በስምንት ነው order ያደረገው እና ሰውየው እየጮኸ ይሰጣል? ምን አልሽ?
cheese cheese
ኦ accept አልተባለም ብሎኝ ነበር ሶስት አው በስምንት ነው ሰውየው order ያደረገው እና እስካሁን መጣልኝም ብሎ እየጮኸ ነበር።
ኧረ እ።
በቃ ነገ ይመጣልሃል በይው።
ስለዚህ complain ም አላስገባው ታስወጪዋለሽ ነገ።
አዎ በቃ እሺ ነገ ይወጣለታል። እሺ ቻው።
እሺ